ሄሎ፣ ሰላም ሬስቶሬንት ቤት ሰላም ነው አባት?
አለን አለን፣ ሰላም ነው። ሄሎ ሄሎ፣
አይሰማህም?
እሺ ይሰማል። እሺ ምን ነበረ?
ከአዳማ ነበረ የአብስራ ቤት።
ያብ ስራ።
አዎ የአብስራ እሺ እንትን ጌሙ ረን አላደርጋለኝ እና ጌሙ አዎ ረን አያደርግም።
አይሰራም ያለው እ? አዎ አይሰራም። ረን አላደርጋለኝ
ም- አይከፍትም። የሚጽፈው ነገር አለ።
አይከፍትም። አዎ የምትሆው ነገር አለ።
ምንድን ነው የሚለው?
እስኪ አንዴ ረን አድርጊ ላሳየሽ። እንትን ነው የሚለው ዊንዶውስ ካን ፋይንድ ቪዝ እንጂ ወር ነው የሚለው
ኦኬ፣ እስቲ ስክሪንሻት አድርገሽ ቴሌግራማችን ላይ ትልኪልናል። እሺ? ፎቶን ሾው እና ቴሌግራም ላይ ላኪልን። እሺ?
በእኔ ዴስክ ታስተካክሉልኝ ተሳላችሁ ብዬ ነው።
እሺ እኮ እናስተካክለዋለን።
አብሬ ላኪልንና አዎ ላኪልናል።